ሄሎ ሄሎ እንዴ አቤት፣
የሆነ እንትን እንትን አበረ ፈልግ ነው ምንድን ነበር አባ?
ቤስት ቤስት ቤት የሆነ ምስር ቆንጆ ፈልግ ነው።
ምስጢር ቁጥር አዎ በስኛው ቤት ማለት ነው።
ምን ፕሮሞ ኮድ ጠይቆ ነው ሬጅስተር አድርገህ ነው አባ?
አዎ ሬጅስተር ስታደርግ ነው ፕሮሞ ኮድ ጠይቀህ
አዎ አሁን ግን አለመከፈት አዲስ ነው።
እኮ አዲስ እኮ እየከፈትክ እያለ ፕሮሞ ኮድ የሚል ቦታ ላይ ልታስገባውን ፈልገህ ነው አይደለ?
አዎ
እሺ እሱን ብታልፈውን ችግር የለውም። እሺ አባ እለፈውና ሌሎች አይ።
አቤት
አይሻ አይሉም የሆነ ምስር ቆንጆ ልክ ቤት መግባት መግባት አለበት።
አሀ ፓስወርድ ነው የጠፋብህ አባ? ፓስወርድ ነው አባ አይ ባሰበር ገኮ አዲስ ነው የከፈትኩ ነው ባሰበር እኮ እየከፈትክ ፕሮሞ ኮድ ጠየቀህ የምታስገባው አዎ ነው
አዎ እኮ እሱን እለፈው አባቴ፣ እንትን ግዴታ አይደለም። እሺ እሱን መምላት አይ አያስፈልግም፣ ችግር የለውም። እሱን እለፈውና ሌሎችን ሞልተህ register በለው የ- እንትን ይልልሃል፣ register ያደርግልሃል።
እሺ እሺ አባ፣ ስለደወልክ አይ እናመሰግናለን።
አላመሰግንም እሺ